ጤና ይስጥልኝ። ዋሽንግተን ጤና ማዕከል
ጤና ይስጥልኝ። እንትን ነበር ምንድን ነው የሆነ ያልገባኝ ነገር ተልኮ record ምናምን ይላል። ፀሐይ እንግዳ ወርቅ ደምሴ
ምን ነበር
ትናንትና መጥቼ እንትን ብያለሁ ቀጠሮ ነበረኝ እና ከዛ የሆነ record ምናምን ምናምን ነገር እና አስር አርባ ሁለት ምናምን ምናምን ቁጥር ጽፈዋል።
አሀ የካርድ ቁጥር ይሆን?
የካርድ ቁጥር ነው እሱ።
አዎ record የሚለው ነገር ምንድን ነው ታዲያ?
አይ ተመዝግቧል ለማለት ነው።
ነው እሺ፣ እሺ፣ thank you።